Hello ጤና ይስጥልን ቤተሰብ ቤት
አቤት አቤት ጤና ይስጥልን ቤተሰብ ነው።
እሺ አሁን ደውዬ ነበር እና እሺ ተስተካከለ ወይስ
ብዙ ሰው ነው እያስተናገደን ያለ ነው አባ እና ምንድን ነበረ
ብር አስራ ቤት ነው እ deposit ያደረኩት
ስንት ብር ነው?
ሁለት መቶ ሁለት መቶ ብር አዎ።
ሁለት መቶ ብር deposit አንድ ይጠብቀኝ አባ ሁለት መቶ ብር deposit እ፣ እንትን ብላችኋል ደውሎላችሁ ነበረ። እሺ ስንት ነበር ቁጥር አባ? እንዳትረሳ።
ዜሮ ዘጠኝ አስራ አምስት የቤት- የቤት ቤት ቁጥርህን ንገረኝ አንዴ።
አዎ ዜሮ ዘጠኝ አስራ አምስት እናሳውቅልሃለን ተብለህ ነው ቻፓ ላይ ቆይተዋል። ስንት ሰዓት ሙሉ ነው እኮ አሁንም እንደዛ ነው፣ አሁንም እንደዛ ነው።
እኮ እ፣ ከእነሱ መልስ ስላላገኘን ነው ወደ እናንተ ያለ- ለማሳወቅ የዘገየ ነው ማለት ነው። ለዛ ነው እና ንገረኝ ስልክ ቁጥርህን ለማንኛውም።
ዜሮ ዘጠኝ አስራ አምስት አስራ አምስት እሺ ዜሮ አንድ ዜሮ አንድ አስራ ሰባት ሰባ ስምንት አስራ ሰባት ሰባ ስምንት
የቤት ቤት ቁጥርህ ነው ይሄ?
እ?
የቤት ቤት ቁጥርህ ነው ይሄ?
አዎ
አዎ አሳውቀውልሃል አባ እና response ግን ስላላገኘሁ። እሺ እስካሁን ድረስ ከመለሱት ውስጥ ያንተ የለም። ከመለሱት ውስጥ ያንተ የለም።
ምንድን ነው አፖች ችግሩ?
ካሳወቁት ውስጥ ማለት ነው። እና ያው ብዙ አይነት transaction ስላለ ነው ያንተ ብቻ አይደለም እንደዚህ ሁሉ የተደረገው ማለት ነው። ለዛ ትንሽ ጠብቀን እሺ። እኛም ከእነሱ ምንም አይነት እንትን ስላላገኘን ነው ምላሽ ስላላገኘን ነው። ሌላ እሺ እሺ እሺ፣ እናመሰግናለን። መልካም ቀን